ሄሎ ሄሎ
ኦይ ደህና አደርክ ግርማዬ
አለሁ እግዚአብሔር ይመስገን የተመስገን ግርማዬ ነህ
አዎ
አዎ እ የትላንትናን ኮቴሽን አሁን ትልክልን አላለቀም
አ ትናንት ማፈልቅ ደውልልህ ነበረ እኮ እስኪ ግን ኩላንት ብቻ ነበረ የቀራቸው እ ኩላንት አሁን ይጨምራሉ በስልክ normal ደውልልኝ ወደዛ ላክ ምን አልከኝ
በቴሌግራም እንድልክልህ ስልክህ normal ደውልልኝ እሺ እሺ